ሄሎ ሄሎ ሄሎ ኧረ አቤት
አሁን ሀያ አምስት ሀያ ስምንት ራሴ የነገርኩሽ ሀያ አምስት
ሀያ ስምንት ነው ላይ አይደለም ነበር
እንትን ነው የሞተረኛ እያሰራ ሰራሉ እንዳትወጭ በት እ
እንዳትወጭ በት አውጭ ብያት ነበረ።
እሺ ለማን የነገርከው እኔ እንጃ ማን ማን ማን ማን ማን አለች
ሀያ አራት ሀያ አምስት ሀያ ስምንት አውጡ ላይ ያለ ሰው እ እኔ በስም አላውቃቸውም ስም ማን ነው አባ
ስንታየው ስንታየው
አ የሞተረኛ ብያት ነበረ።
ይቀረ አይ ታዩ ታዩ ነው ያለሽ አታውጭው አታውጭው አታውጭው ነው ያልከኛ አዎ አዎ ሰራሉ